ስለፈለግሽው?
ዩቲዩብ ስልጠና ለመመዝገብ ነበር።
እሺ ይቻላል። ስሞትም አልበል።
ተባረክ ዮሐንስና እስክንድር
ከኋላ ድምፅ ግን አለ።
አሁን
እሺ ስምህም አልበል። ይቅርታ
ተባረክ ዮሐንስና እስክንድር
ስልክ ቁጥር ላይ ተባረክ።
እሺ ዜሮ ዘጠኝ እሺ አስር አስር
ሀምሳ ሁለት ሀምሳ ሁለት ዜሮ ዘጠኝ ዜሮ ዘጠኝ አርባ አራት አርባ አራት አድራሻ የት ነው?
ጀም ጀሞ።
አዎ።
እሺ ትምህርቱ በማንኛውም እድሜ ክልል ይቻላል።
አዎ ይቻላል። ትምህርቱ የሚሰጠው ለሳምንት ለስድስት ቀን ነው። አራት አይነት ኮርሶች አሉት። content፣ marketing፣ editing፣ በጎ አድራጎት። ከእነዚህ ከአራቱ ኮርሶች ውስጥ የፈለግከውን ኮርስ መርጠህ መማር ትችላለህ። ትምህርቱ የሚሰጠው በአካልም በኦንላይንም ይሰጣል ማለት ነው። hello ሌላው ክፍያውንና ማወቅ ይቻላል። አሁን እ፣ ክፍያውና ትምህርቱ የሚጀምረው ከመስከረም በኋላ ነው። ክፍያው ስንት እንደሆነ እናሳውቃለን።
እሺ
እናመሰግናለን። መልካም ቀን። እሺ